አቤት አቤት በቃ አለበል አቤት እየሰሩት ነው። እሺ አሁን ግፋ ቢል አምስት ደቂቃ ነው አሉ። በቃ ቶሎ ሄደህ ውሰድ፣
እሺ እሺ እሺ።
ቶሎ ውሰደው። እሺ ሰዓቱን ስለገ አይ እዛ- እዛው አካባቢ ስለሆንኩ እወርዳለሁ። እ፣ እንደዚህ አይነት ነገር ሲፈጠር ቶሎ እንትን ብታደርጉ ጥሩ ነው።
እሺ ስልክ ካላነሱልንም አንተም እዛ ስላልነበርክ ነው።
ወጣሁ፣ ማርያምን ወጣሁኝ። off time ከሆነ በኋላ check አድርጌ ውስጥ ከሚሰራው ገብቼ እንደሌለ ሳይ ነው የወጣሁት። እግዚአብሔርን በቃ አሁን መልሰው ቶሎ። እሺ ሰዓቱ ይስተካከልልሃል። እሺ እሺ እሺ እሺ